እኔ ስጥልኝ ጉዳይ ነው የምለቀው።
አብጌል ምን ነው የሚሰሩት?
እ?
ምንድን ነው የሚሰሩት? የምን ባለሙያ ናት?
እ፣ ባርማን
ባርማን። እሺ፣ አ፣ የት አካባቢ ኖት?
ቦሌ
ሰርተውበት ያውቃሉ በ barman?
አ፣ ሰርቻለሁ።
okay፣ እሺ። ስሞትን ማን ልበል?
መስፍን ማን አሉኝ?
መስፍን
ይቅርታ ድምፆት አይሰማም።
መስፍን መስፍን ናትሰል አ፣ ናትሰል ነው ናትናይል?
መስፍን
መስፍን ነው። ይቅርታ። እሺ፣ መስፍን የአባቶች ስም።
ጣሰው
እሺ፣ እ፣ ከባርማንነት በተጨማሪ
ሌላ